hello አቤት፣ ሰላም ነው።
ሰላም
ከቫሙስ ወደ ቴሌብር ልኬ ነበረ፣ አልገባኝ። ምን አልሽኝ? እ እ አይ
ከቫሙስ በምንድን ነው የላኩት?
ወደ ቴሌብር እኮ ምን ተጠቅመው ነው?
ከ- ከዛ ከእንትኑ ወደዛ ልኬ ነበረ። ከቫሙስ ወደ ቴሌብር ላይ እሺ፣ ከቴሌብር
Hello
አቤት፣ አይሁን
Hello አሁን አይሰማም።
ይሰማል። የቴሌብር ስልክ ቁጥር ይንገሩኝ።
የቁጥሬን
የቴሌብር ስልክ ቁጥር ዜሮ ዘጠኝ ሀያ ሁለት
ዜሮ ዘጠኝ ሀያ ሁለት ሀምሳ
ሀምሳ አስራ ሶስት
አስራ ሶስት ሀያ ዘጠኝ
ከቤቲካ ነው ሳምሶን ታደሰ እ?
ከቤቲካ ነው
No ከቫሞስ ከቫሙስ አ በሳንቲም ፔ ነው በቻፓ ነው በምንድን ነው እጅ ያደረጉት?
በቴሌብር ነው ሁሌ የምትለምበለው።
እሺ ቫሙስ ደውሎ ይጠይቁ። እሺ ቻፓ ነው እሺ ተጠቀሙ።
እሺ